hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ታችችት ነበር የምንደውልሎት እሺ
ተመላሽ ብር ልናደርግሎት ብለን በዚህ ስልክ ቁጥር ቴሌ ብር የሎትም እና ተለዋጭ ስልክ እንዲነግሩን ነበር።
እሺ፣ ስልክ ቁጥር ልስጥሽ።
አዎ እሺ፣ ዜሮ ዘጠኝ አስራ እሺ
አርባ ሰባት አርባ ሰባት አስር አስር ስልሳ ስድስት ስልሳ ስድስት አ ዜሮ ዘጠኝ አስራ አንድ አርባ ሰባት አስር ስልሳ ስድስት አ እሺ እሺ እናመሰግናለን። መልካም አመሰግናለሁ።